hello ጤና ይስጥልኝ BestBet hello
ወይ ሰላም ነው።
አለን እግዚአብሔር ይመስገን መደታ
እ፣ ትናንትና ማታ ወደ account ኤ ማለት ነው deposit አድርጌ እ፣ አልገባም። የኔ account ላይ እምቢ አለኝ።
ወደ BestBet account ሆኖ
አዎ ወደዛ account አስተላልፌ ከቴሌ ብር እምቢ አለኝ።
ከምን ላይ ነው deposit ያደረጉት?
ከቴሌ ብር ነው።
ከቴሌብር። ስለዚህ ምን ያደርጋሉ? ቤ- እ፣ ቴሌብር የላከሎትን message screenshot አድርገው በቴሌግራም ላይ ይላኩልን።
በቴሌግራም
አዎ በቴሌግራማችን ላይ ይላኩልን።
አየሁ አየሁ።
ስለደወሉ እና